ጤና ይስጥልን ማሊ ባባ።
ሰላም ናችሁ?
እግዚአብሔር ይመስገን አባት።
የኤሌክትሪክ መኪና አላችሁ እንዴ?
አዎ አሜን።
ዋጋ እስከ ስንት ነው ያለ?
የትኛውን የፈለጉት? እሱ
እስኪ የሆነ በቲክቶክ ላይ ያየሁት አለ።
ምንድን ነው ስሙ?
እናንተ ጋር ያለ በቪዲዮ ልትልክልኝ ትችላለሽ?
በቪዲዮ አንልክልዎትም። ቴሌግራም page አለን ማሊባባ dot net፣ እዛ ላይ ገብተው ማየት ይችላሉ።
አሊባባ dot net ብዬ ማሊባባ ማሊባባ dot net የሚል ቴሌግራም page አለን፣ እዛ ላይ ገብተው ማየት ይችላሉ።
እሺ በቃ እሺ፣ እደውላለሁ ከዛ በኋላ እሺ።